hello ጤና ይስጥልኝ Best Bet ጤና ይስጥልኝ አብሮ ይስጥልኝ
password ሳትገባ resend ምናምን ይለኛል። ምን ሆኖ ነው account ረሳኸው ነው password ህን?
አረሳሁትም። ኧረ ያው ነው።
እሺ ምንድ- ምንድን ነው ይለኛል። ቴሌግራም ላይ screenshot አድርገህ ትልክልኛለህ የሚልህን
በምስል ልላክልሽ እ፣ በቴሌግራማችን የለህም የ Best Bet የለኝም። ኧረ እሺ ዜሮ ዘጠኝ ዜሮ ሶስት
እሺ ያለ ዜሮ ዘጠኝ ዜሮ ስድስት
ዜሮ ሶስት አል አ፣ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ አራት ሰላሳ ሰባት አርባ አርባ ሰባት ሰባት አ
እሺ እሺ